ጤና ይስጥልኝ አርፌ ከአማኑኤል አፈወርቅ ነው።
ወረደልኝ እንትን ነበር
ምን ነበር?
ከቴሌብር ወደ ዘመን ብር ልኬ ነበር እና ሁለት ቀን ሆኖብኛል። ቀደም ተደውሎልኝ ነበረ ያው ተስተካክሎ- ተስተካክሎልሃል ተብያለሁ ግን ምንም እንትን የለም አልተስተካከለም?
የለም አልተስተካከለም
ማ- ማን ነው ማን ልበል ስሞትን?
እ?
ስሞትን ማን አሉኝ?
አለም ነው አለም
አለሙ
አለም አለም
አለም
አዎ
አለማ
እኮይ
አለም አይ እሺ፣ ደንበኛችን አረጋግጠን መልሰን ደውለን እናሳውቆታለን።
ኧረ እንደዛ ተብያለሁ እንዴ
እንደተስተካከለም ነበር የሚያሳየው። መልሼ ይሄንን ች- እንዳልተፈታ እኮ አሳውቆልታል።
ቀደም መልሼ ልደውል መልሼ ቀደም ልደውልህ ብላ በዛ ጠፋች።
ይገባኛል። አዎ፣ ደውለው አሳውቀውት check ሲያደርጉት አልተስተካከለም አይደል?
የለም ሁለቱም ላይ ቴሌብር ላይ ከሆነም ከተመለሰም check አድርጌያለሁ፣ ወደዛም check አድርጌያለሁ። የለም እኮ እሺ፣ ደ- ደግመን እንዳልተስተካከለና እርስዎ check አድርገው እንዳላገኙት እኛ ሪፖርት እናደርጋለን።
እሺ